አይነት ሳቢ
hello hello፣ ጤና ይስጥልኝ።
አብሮ ይስጥልንማ።
ከችብችብ ነበር የምንደውልሎት።
እሺ እንኳን ደወላችሁልኝ። እንዴት ናችሁ?
ሰላም፣ እግዚአብሔር ይመስገን። እሺ እ፣ ተመላሽ አድርገናል ዛሬ። ያው ይቅርታ በጣም ስላዘገየንቦት።
እሺ check አደርጋለሁ። አመሰግናለሁ። በተረፈ ደግሞ ዋናው target ኡ ነው። እናመሰግናለን።
እሺ፣ እሺ፣ እናመሰግናለን። በጣም መልካም ቀን። እሺ አሜን አሜን። ሄሎ